ሄሎ አሮን ወይ ታዟል። እሺ ይሄው አራት ታዘዘማ ታዟል።
ይቦኒያን driver ሲደርስ ነው መስራት የሚጀምሩት እንጂ ታዟል። ሁለቴ ነው ደውሎ ራሱ ያስታወሳቸው ልጁ። አሮን
hello እናቴ ሄላ ሄላውማ አልተደወለልኝም እኮ እናቴ። መጀመሪያ ደውሎ እሺ አለ ወይ ሲለኝ አዎ አልኩትና ከዛ መልሼ እደውላለሁ ብሎ ግን አልደወለልኝም።
አንቺ ነሽ አይደል ትእዛዝ የምትቀበይው? እርግጠኛ ነሽ አልተቀበልሽም?
አዎ ድርምት ድርምት በ order number ዘጠና አስራ ሰባት አስራ ሁለት ምንም አይነት order አልተቀበልሽም።
አልተቀበልኩም እናቴ። መጀመሪያ ተደውሎ አለ ወይ ሲለኝ አዎ አለ መልሼ እደውላለሁ አለኝ። ከዛ እየጠበኩ ነበር አልደወለልኝም።
በዘጠና አስራ ስምንት
ስለዚህ ሰራ
አይ ይደውልልሻል። ቆይ እንዲደውልልሽ አደርጋለሁ ድጋሜ ምን ዋሽ ነው? እኔ መስሎች ሁለቴ ተደውሏል ትኛለች ትገጠ ብለች